ሄሎ ጤና ይስጥልን። ሄሎ ሄሎ ጤና ይስጥልን። ሄሎ ይሰማል ይሰማል። እንዴት አለሽ?
ምን ልርዳዎት እኔ ሰላም ናችሁ?
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ዩቲዩብ ስልጠና ለመማር ፈልጌ ነበር ምን አሉኝ
እ ምን አሉኝ?
ስልጠና ለመማር ፈልጌ ነበር ወጌሻ ዩቲዩብ እ ምንድን ነው ይቻላል።
የሚጠበቅብኝ? የሚጠበቅብኝ ምንድን ነው?
okay ክፍያ አለው?
እ በስንት አይ ክፍያ እንኳን ትንሽ አሁን ከመኪና አደጋ ነው አገግሜ ትንሽ እና ትንሽ ከበድ ብሎኛል። ግን ስንት እንደሆነ የሚጠበቅብኝ ስማና የሚችል ከሆነ ልማር ብዬ ነው።
በአካል ሲሆን አስራ አምስት ሺህ ብር ነው የሶስት ወር ሙሉ ክፍያ።
እ
በአካል ሲሆን የሶስት ወር ሙሉ ክፍያ አስራ አምስት ሺህ ብር ነው።
እሺ ኦንላይን ሰ ኦንላይን አስር ሺህ ብር።
እስከ ምን ስንት አሉኝ?
እስከ እስከ መቼ ይቆያል? እኔ ካገኘሁኝ ብር እንትን ብዬ እስከ መጋቢት አስራ ስድስት ይቆያል።
መጋቢት አስራ ስድስት ድረስ መጋቢት 16 okay። እሺ በቃ እደውላለሁ። እሺ እሺ ደውሉ።
እሺ እሺ መልካም